الو
ሄሎ አሎ ወይ እሺ እሺ ልክ ስድስት ማለት ነው ከታክሲ ተወርድ ቪዲዮ እየተላለፈ ደረስኩበት አምና ከዛ ከዛ በጣም አሪፍ ነው ጥድት ነው ይታያል ማርያም።
በእውነት አሪፍ ነው በጣም አየሁት ከዛ ትንሽ ደቂቃ ጠበኩት ምን ያህል የሚለው ደቂቃ ምናምን ቆየሁ እስካሁን አልመጣም ነበር በቃ እዛ ሙሉ ብዬ ለ- ለፓርኪንግ አገኘኋት አንድ አምስት ደቂቃ ምናምን ቆይቻለሁ አልመጣም ተመልሶ በእውነት እና ግን እ፣ ስልክ አ።
ቁጥሩ ምናምን በምን ይታያል? ድምፁ
አዎ ኧረ የምን ድምፅ ነው የምታወራው ድምፅ የለም?
ግን ያው እኔ ድምፅ ስለማውቀው ማለት ነው እንትን ሲል እኔ ያልኩት ነበር ትክክል ማርያም።
አይመስለኝም አልሰማሁም
ኧረ አሳማታ ያደረጉትበት እንጂ አንዳንዴ ምናምን ነው አለ አንዳንዴ እኔ ጋር ወይ እኔ ትዝ ብሎኝ አልሰማሁትም አላውቅም ኤርሜ ጋርም እያወራሁ ነበር እና አዎ ስልክ ቁጥሩ ተቃ- ምናምን ምንም ምንም የደበረ ነገር ምናምን የለም
ምንም ነገር ትዝ ነገር የለም በደስ ያገል በቃ ምንም ነገር በእውነት
አዎ
በጣም ደስ ይላል። በቃ ኤርሚያስ ሲያየው እንግዲህ የልፋቴን ውጤት ሄሎ